hello ሰላም ጤና ይስጥልኝ። ቤት ቤት ከራ ነኝ። እባክዎን ልርዳዎ?
sister ሰላም ነው?
አለን እግዚአብሔር ይመስገን።
ሰላም ነው። ቻባ ቁጥር በእናትህ ንገረኛ።
እሺ ብር ድቦች ልቼ ጠፋ። ቻባ ቁጥር ስጠኝ፣ ቻባ።
የሁሉም ነው። እሺ አባቴ አ?
system fail አድርጎ ነው። የሁሉም ነው፣ ያንተ ብቻ አይደለም። እሺ
አ?
የሁሉም ነው። የሁሉም ግብይት ነው ለጊዜው የተቋረጠው።
እንደዛ ነው አዎ የሁሉም ነው። እሺ አንተ ብቻ አይደለም።
ቁጥር ብቻ።
በስልክ እሺ እኔ ንገር፣ እኔ እደውላለሁ።
ችግር የለውም ይደውሉ። እሺ ዜሮ ዘጠኝ ስልሳ ስለ ሰለሰ ስልሳ አይ ሾርት ከት ቁጥሩ
ሾርት ከቁጥሩ የለውም። ሾርት ኮድ እሺ የለውም።
ሰለ ዘጠኝ እሺ ስልሳ ስልሳ
ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት
ሰባ ሁለት
ሰባ ሁለት እሺ የሁሉም ነው። እሺ ቴክስት ሜሴጅ ልከውልናል።
ሚሳቹ ገባው ዲፖስ መርጊዮ ዲፖዚት ታደርግ የገባልህ ሜሴጅ ልከህልናል። ለእኛ አልገባም ግን የሚሳቹ ገባኝ።
እኮ እሱን ሜሴጅ ማለት ነው ለእኛ የላኩልን መጀመሪያ። እሺ እኛን የምናሳውቅሉ። አሁን እነሱን ጋር ሲደውሉም ይጠይቁታል።
ይጠይቆታል አዎ ቴክስት ሜሴጁን ይሉ ይ- ብለው ከበስ ቤት ይጠይቁታል።
አይደለም እ?
ኩዌክ ብር ነው ኩዌክ ብር
ምን አልከኝ?
የኩዌክ ብር አዲስ ገም
በስ ቤት ብለው አይደለም እንደ የደወሉት
አሁን በስ ቤት ነው ደወለ ቁጥር ብቻ መጠየቅ እ፣ ፈልጌ ነው ግን የኔ ዲፖስ እያደረግ ነው የአዲሱ ጌም ነው ምን ኩዌክ ይባላል ኩዌክ ብር እሺ ለእሱ መረጃ አንሰጥም አባቴ። እሺ መልካም ቀን ይሁንልዎ።
እሺ አመሰግናለሁ አይ sister እሺ እሺ እኛም እናመሰግናለን። መልካም ቀን